ስሜ ኮመን ለታው
ሙዚቃ ለመምረጥ ፈልጌ ነበር።
ሙዚቃ ለማዳመጥ 9262 ላይ ይደውሉና ለሙዚቃ አገልግሎት ሁለት ቁጥር የሚለውን በመጫን በተለያዩ ቋንቋዎች አማራጮች አሉ። እነሱን መከተል ማዳመጥ ይችላሉ።
መች ይጸልያል?
አልሰራ ብሎት ነው?
አዎ
የትኛው የሙዚቃ አገልግሎት ነው አልሰራም ያሉት? ይቅርታ።
ዘ- ዘጠና ሁለት ስልሳ ሁለት ብደውል አውታር መረብ ተይዟል ነው የሚለኝ።
እሺ የ system ችግር ስለሆነ ትንሽ ቆይተው ይሞክሩ፣ እኛም እናስተካክላለን።
እሺ
ስለደወሉ እናመሰግናለን። መልካም ቀን።
ደውላችሁ